hello
ሰላም ጤና ይስጥልን አብሮ ይስጥልኝ እናት አለን እግዚአብሔር ይመስገን
ስልጠና የዚህ የአምስቱን ቀን ስልጠና ለመውሰድ ነበረ እሺ ይቻላል
normal እኔ አራቱንም ዙር የወጌሻ ትምህርት አልተማርኩም እሺ
ግዴታ መማር አለብኝ እሱን ኮርስ ለመውሰድ የአምስቱን ቀን
YouTube account አለ ከዚህ በፊት የከፈትከው እየሰራህበት ነው
አዎ የምሰራበት አንድ account አለኝ አዎ
እሺ ኮርሶቹን ልንገርህና መርጠህ መማር ትችላለህ ስምህን ማን ልበል እሺ። በረከት
በረከት ማን ገብረ መድህን
ስልክ ልውሰድ በረከት ዜሮ ዘጠኝ
ስልሳ ሰባት ስልሳ ሰባት ሰላሳ አምስት ሰላሳ አምስት ሀምሳ ሁለት ሀምሳ ሁለት ሰባ አምስት
አድራሻ የት ነው
አዲስ አበባ
ኮርሶቹ የሚሰጡት አራት ኮርሶች አሉ እሺ
content editing marketing በጎ አድራጎት ከእነዚህ ውስጥ የፈለግከው መርጠህ መማር ትችላለህ okay አራቱንም አንድ ላይ አይደለም ማገኘው ማለት ነው ለየብቻ ናቸው ኮርሶቹ የሚሰጡት
okay እ- እንዴት ነው ሁሉም እ፣ የተለያየ ሳምንት ነው እንዴት ነው አንድ ላይ ለሳምንት ለስ- አንዱ ለስ- ለሳምንት ለስ- ትምህርቱ የሚሰጠው ለሳምንት ለስድስት ቀን ለስድስት ቀን ብቻ ነው እያንዳንዱ ማለት ነው okay limit የለውም እስከ መች እንደሆነ ግን
እንዴት ማለት እ፣ አሁን ለምሳሌ ከእንደዚህ ቀን እስከ እንደዚህ ቀን ብቻ የሚባል ነገር የለም መመዝገብ ይቻላል content ን ወይ ማለት ከተማርክ content ን ነው?
ከመረጥክ ትምህርቱ የሚሰጠው ለስድስት ቀን ብቻ ነው ከዛ በኋላ አለቅም ማለት ነው
okay እሺ content ስንት ነው
እያንዳንዱ ኮርስ ክፍያችን አስር ሺህ ብር ነው ለአንድ ኮርስ ኦ፣ ለአንዱ ኮርስ አስር ሺህ ለስድስቱ ቀን ማለት ነው አዎ
okay እሺ እና በአካል ነው በኦንላይን መማር የምትፈልገው በአካል በአካል ከሆነ ከአስር ሰዓት እስከ አንድ ተኩል ነው ትምህርቱ የሚሰጠው
ከአስር ሰዓት እስከ እስከ አንድ አንድ ሰዓት ተኩል አንድ okay ተኩል ኦንላይንስ
በኦንላይን ደግሞ ከሆነ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት በኋላ ኮሜዲያን እሸቱ ያስተማረውን ቪዲዮ link እንልክላችኋለን okay እሱን ትከታተላላችሁ ስለ ትምህርቱ ጥያቄ ካላችሁ Google meeting ይዘጋጃል እዛ ላይ ጥያቄያችሁ ማቅረብ ትችላላችሁ ክፍያው ያው ነው ማለት ነው ኦንላይንም ተመሳሳይ በአካል ነው
okay
የትኛው እሺ እናንተ መም- መምረጥ መማር የምትፈልገው
አይ እኔ content ነው
እሺ
እና ልመዝግብህ
አይ አሁን ገንዘቡንም ገና አሁን ስለሆነ የሰማሁት አዎ ነገ ከነገ ወዲያ ደውዬ እንትን ማለት እችላለሁ መመዝገብ ትችላለህ
እሺ ሌላ የምትነግሪኝ መረጃ አለ
ጥያቄ ካለ ስጠይቀኝ ችግር የለውም አይ ጥያቄ ስለጨረስኩ ነው እሺ እናመሰግናለን መልካም ቀን እሺ ሁሉም ሰላም በይልኝ በርቱ እሺ እሺ እናመሰግናለን እሺ እናመሰግናለን